ጤና ይስጥልኝ ቤተሰቤ ዲቦራ ነኝ እባክዎ ምንረዳዎ
አይ ሁለት ሺህ ብር withdraw አድርጌ ነበር አሁን መቼ ነው አሁን አሁን ሪ ነው አሁን የደወልክበት ነው የቤት ቤት ቁጥርህ
አዎ
ይቅርታ ትንሽ ጠብቀኝ መስመር ላይ እሺ Hello ወይ አንዳንድ ጊዜ ነው የሞከርከው አንዳንድ ሺህ አንዳንድ አንድ አዎ ሺህ አንድ ሺህ አዎ አዎ አዎ እሺ Hello ወይ አሁን ሁለቱም ገብቷል እሺ check አድርገው account ህን okay thank you እሺ እሺ እኔም አመሰግናለሁ መልካም